ሰላም
አቤት።
ጤና ይስጥልኝ። ጉዳዩን የደወሉት ቢንያም እባላለሁ። ምን ልርዳዎት?
ስራ ፈላጊ ነበርኩ።
እሺ ሙሉ ስሞትን ይንገሩኝ?
አስቴር
አስቴር
ዳኘው አለ።
ዳኘው አለ። እሺ አስቴር የሚጠቀሙት ስልክ ይሄንን ነው?
አዎ።
ዜሮ ሶስት ሰማንያ ስምንት ዘጠና አንድ ሰላሳ ሁለት እድሜዎት ስንት ነው?
እድሜ ሀያ አምስት ሀያ አምስት የመኖሪያ አድራሻዎት?
ጎንደር።
ጎንደር።
አዎ።
እሺ አስቴር የኛ application እየሰራ ያለው መተግበሪያው ማለት ነው እየሰራ ያለው አዲስ አበባ ላይ ብቻ ነው። አሁን ጎንደር ላይ እየሰራን አይደለም። ስለዚህ አዲስ አበባ ሲመጡ ወይም እኛ ወደ ክፍለ ሀገር ወጥተን መስራት ስንጀምር እንግዲህ አብረን የምንሰራ ይሆናል።
እሺ።
እሺ ስለደወሉ እናመሰግናለን። መልካም ቀን።
እኔም አመሰግናለሁ።